ጤና ይስጥልኝ ምርት ቤት
ቢዚ አንድ ጥሩኝ ነበርና ለማወቅ ለማስለቅ አሸር ኮዷን ትነግረኛለህ አንዴ?
እሺ አስር እሺ ሰማንያ ሁለት አርባ አራት ዘጠና አምስት አርባ አራት ዘጠና አምስት ነው።
አዎ እሺ ይቅርታ አንዴ ድጋሚ ንገረኝ። connection አስቸገረኝ።
አስር ሰማንያ ሁለት ሰማንያ ሁለት
አርባ አራት ዘጠና አምስት አርባ አራት ዘጠና አምስት ነው።
አዎ
አስር ሰማንያ ሁለት አርባ አራት ዘጠና አምስት አዎ
lost ነው። እሺ updated ሆኗል። አራት lost አለው።
ስንት ብር አለኝ?
አራት lost ነው ያለው እና lost ነው
ወድቋለኝ እ
ወድቋል ነው ያልሽ?
አዎ አበርቷል። check ማድረግ ትችላለህ።
እሺ እሺ እሺ እሺ፣ መልካም ቀን።